ከስዬ ጤና ይስጥልን ቤት ቤት
ዛሬ ከስዬ ብር ወደ ቤት ቤት መድቤ ሁለት ለመቶ ብር ሁለት ጊዜ አልገባም። ባላንስ ሳየው አስር ብር ብቻ ነው የሚለው።
እሺ ቴክስቱን ላክልን ለእኛ ጋር እሺ። ቴሌግራም ላይ የሲቪውን
የላኩበትን ሜሴጅ ባናግር እኮ የሚያናግረኝ ሳጣ ነው።
እሺ ስምህም አለ በል ይቅርታ። በጣም ብዙ ይመጣል።
ሰዎች እያወራን ስለሆነ እና አምስት መቶ ስድስት መቶ አካባቢ ስለሆነ እኔ ይቅርታ። እሺ ይድነቃቸው እሺ ነው። አዎ
የቴሌግራም እንደዛ ነው የሚለው።
አዎ ቴሌግራም የቴሌግራም ናይንቲ ላይ ናይንቲ ሲድስ ነው የሚለው።
ናይንቲ
አዎ ዘጠና ሲድስ ማለት ነው።
ዘጠና ስንት
ዘጠና ኪድ ወይም ናይንቲ ሜን የሚል ማለት ነው።
ኦኬ
የቻይና እሺ ፕሮፋይል ያለው እሺ። በቃ ቴክስቱን ላክልኝ እሺ። እዚህ ላይ አሁን አሳውቅልሃለሁ ይገባዋል እሺ።
እሺ።
እሺ